Hello አዎ ሰላም ጤና ይስጥልን።
ሰላም ጤና ይስጥልን። እናቱ እንትን አድርግቼ ነበርና ብር ላይ ብሩ እሺ ብሩ እስካሁን ድረስ አልደረሰኝም።
መቼ ነው deposit ያደረከው?
ትናንት ማታ ትላንትና ማታ ሜ- message ልከህልናል ቴሌግራም ልኬላቸዋለሁ። በዚህ ቁጥር ሳይሆን ሰማንያ ሁለት ቁጥር ላይ እ፣ የት ላይ?
ሰማንያ ሁለት ቁ- ሰማንያ ሁለት ቁጥር ቤት አረ ሰማንያ ሁለት ቁጥር አይደለም ዜሮ ምን ዘጠኝ ነው?
ዜሮ ሶስት ቴሌግራም አ- እሱም ልኬላቸዋለሁ። አይ የራሴን ቁጥር ነው የምላችሁ። የ- OK። አይ አይደለም። እኛ አሁን ምንድነው የምናደርገው መሰለ እ፣ እናንተ የምትልኩልንን message እ፣ እኛ ጋር እዚህ ጋር cross check አድርገን ለእንትን ነው የምንልከው ለቻፖች
እሺ እና ቻፖች approve እስኪያደርጉልን ድረስ እስኪመልሱልን ድረስ ነው እኛ አሳውቀናቸዋል። ሲመልሱልን ይገባልሃል። እስኪ ስልክህን ንገረኝ ግን
እኔ ሰማንያ ሁለት የትናንትና ነው አይደል?
አ?
ትላንትና ትናንት ማታ ላይ አብ- አብ- እሺ።
አብሮ እንደዚህ ከኔ የሆነ ልጅ- የሆነ ልጅም እኮ እንደዚህ ሆኖበታል። ግን እ፣ ዛሬ ከሰ- ከሰዓት ላይ መለሱለት ስድስት ሰዓት ተኩል የእሱን ላይ ገባለት። እሺ ያንተን check ላድርግልህ። ንገረኝ ስልክህን።
የቲቪ ብሩ ነው የ game አይ አይደለም የቤት ቤቱን ዜሮ ዘጠኝ አስራ አምስት እህ
ዜሮ ሶስት ዜሮ ሶስት ሰባ አንድ እሺ ሰላሳ አምስት ሰላሳ አምስት
አዎ ስንት ብር ነው?
መቶ ብር
እሺ ትላንትና ነው አይደለ?
አዎ
መቶ ብር ነው አይደለ?
አዎ እናቴ እ እናቴ
ስንት ጊዜ ነው ስንት ጊዜ ነው deposit ያደረከው መቶ ብር? ትላንትና ማለት ነው።
አይ እሱ እሱማ deposit ያደረኩኝ ብዙ ጊዜ ነው። ግን የመጨረሻኛው እንደዚህ የ- ያልገባልኝ እ፣ ሶስት ሶስት ሰዓት ከሰላሳ አምስት ደቂቃ
ሶስት ሰዓት ላይ
አዎ ሶስት ሰዓት ከሰላሳ ሰላሳ አምስት ደቂቃ ትናንት ማታ ማለት ነው።
OK። እሺ እሺ አሁን ለቻፖች ልክላቸውና
አዎ እነሱ እንዲያስገቡልህ አድርጋለሁ። እስኪ ልሞክረውና አንዴ
እስከ ማታ ድረስ እስከ ዛሬ ቀኑን ሙሉ እንደዛ ይሉ ነበር። እስቲ አንቺ ተባበሪኝ እናቴ።
እሺ አባቴ፣ እሺ እሺ። ቴሌግራም ላይ ያሳውቅሃለሁ። እሺ እሺ አባ